ይስጥልኝ። ሁሉ ስፖርት ባክሉ ልታው hello hello
hello ጤና ይስጥልኝ። ሁሉ ስፖርት ነው የምለዳው።
እንትን account ከፍቼ እም፣
እና እና እንትን አለኝ ምን?
ኮድ ሳስገባ እም፣ verify ካደረገው በኋላ ማድረግ እያደረገ ነበር እና እም።
ከዛ time out አለ error አለኝ።
login አድርገው እስቲ ሞክሩት። password ምናምን አስገብተዋል?
አዎ ከዛ እንደዛ ሆነልሽና login ብዬ ሞከርኩት እምቢ ሲለኝ እሺ ከዛ login login ስለው እ፣ ምን እንደሚልክ ታውቂ- ኮድ ነው የሚልክልኝ እንደገና
እኮ ያን ኮድ የሚልክልዎትን ያስገቧ።
አን- አንጽፍ አለ አንጽፍ አለ ወደ ታች አካባቢ የስልክዎት screen ወደ ታች አካባቢ ይጫኑና ይሞክሩ።
ወደታች አካባቢ አዎ ደጋግመው ግን አይሞክሩ። ይታገሱትና ደጋግ- እታች እ።
አካባቢ ላይ ተጭነው ይሞክሩት።
እታችኛው አካባቢ ማለት verify ከሚለው አካባቢ ነው።
ወደ ታች screen ኖት የስልክዎት screen ወደ ታች አካባቢ አ፣ መጻፊያው እኮ የኔ እንትኑ አይደለም እኮ የማይመጣው box ኡ ላይ ቁጥሩ አይገባም። መጻፊያው አዎ ሳይሆን የማይመጣው ገብቶኛል ገብቶኛል።
አ፣ እንደዚያ እሺ፣ ያደርጉና ይሞክሩት።
በቃ። እሺ፣ እሺ፣ መልካም ቀን።
እሺ